ጤና ይስጥልኝ ባፎም ልደው
የሆነ እንትን ሁሉ ስፖርት game መጫወት ፈልገን እሺ
ኮዷን ነው ያጣናት። ኮዷን እንዴት ልናገኛት እንችላለን?
ኮድ ማለት የትኛውን ኮድ ነው?
ሀያ አራት አስር ላይ አስር ሀያ አራት የሚለውን
አስር ሀያ አራት አስር ሀያ አራት
ጥያቄዎች ግልጽ አይደለም፣ ይቅርታ
ነው። እሺ በቃ ግልጽ ላድርገው። እሺ